እኛ ነን የሚል ላንብብልህ። እኛ ነን አንዳንዶቻችን ነን እኛን የበደልን ለእኛው ያጎደልን ጥይት ድምፅ ሳይሰጥ እኛን ያቆሰልን እኛን የገደልን በወሬ ዘመቻ ባሉባልታ መረብ ዙሪያውን ተከበን በሰው ጥሎ ማለፍ በእኔ በልጥ ተርበን ተውተስትሰን ወድቀን ተጥለፍልፈን ደክመን እኛው በእኛው አለቅን እኛው በእኛው ታመን አፍ ጠብቀን ውለን አፍ ለማየት ብቻ ንጋት ሲናፍቀን ምን አሉን ስንደግም ከተግባር ርቀን ሳይገሉ እየሞትን ያለ ጥይት ወድቀን ከጠረጴዛ ላይ ከውይይት ዓለም ቃላት የበጨቀን ከምናሉ መንደር ከወሬ መዝገብ ቤት ፋይል የሰረቀን ከጦር ሜዳ ሳንደርስ ከጀብዱ ሳንውል መንገድ የደረቀን ክራባታችን ስር የግል ወንበር አምሮት አንቀን የደበቀን አንቱነት የጠማን በወገን ትከሻ መጫን የናፈቀን በጉራ ገበያ ወዳጅ አሳፍረን ጠላት ያሞገስን ክብር ተቀብለን ውርደት ያወረስን የትውልድ ጉግ ማንጉግ የዘመን ቀንድ አውጣ ቅጽል የተሰጠን ብልጠት ዓይን አድርገን ሆዳችን የዋጠን ጮሌነት ቀብተን አፋችን ቀልሞ አደባባይ ውለን ነጠላ አፍቃሪዎች ክምሩን በትነን አንድ ጥይት ሳይጮህ ጠላት ሳይሰነዝር ጠላት ሳያጠቃን ወገን ገለን ጥለን ጨርሰን ያበቃን። ሌላው ሲሰበስብ እኛ ለመበተን እንተበትባለን። አንዱ የደከመበት ገና ሳያፈራ ክህደት ተማምለን እንዋዋላለን። ድፍረት እውቀታችን፣ ቃላችንም ሐሰት ክህደት ቀፍቃፊዎች፣ ጠላት ሳይሰነዝር ጠላት ሳያጠቃ እርስ በርስ ጠፊዎች። ለተጓዥ አንመች፣ ለቀሪ ክንዳንሰጥ፣ ያለን ሁሉ ማውገዝ ትከሻ እንደገፍ ወይ አንተባበር ወይ አንተጋገፍ። ልባችን ደም ሳይሆን ንቀት እየረጨ በምን ያውቃል ታጥረን ማመስገን ማሞገስ በውስጣችን ጫጨ። አፍ አልበቃ ብሎን ጆሯችንን ሁሉ አፍ ማድረግ ያማረን ማናህሎኝ ቤት አድገን ትቢት ያስተማረን ሽቅ ባሽሟ ጣጮች ከኔ በላይ ባዮች ከጠላት የባስን ወገንን አቁሳዮች አንዳንዶቻችን ነን እኛን የበደልን ለእኛው ያጎደልን ጥይት ድምፅ ሳይሰጥ እኛን ያቆሰልን እኛን የገደልን። በእውቀት አንድ አንሁን፣ በእድሜም አንድ አንሁን፣ በሀብት አንድ አንሁን። እንዴት እምነታችን ይነጣጠል? አሁን ጠላት በወገነ ጠላት በዳበረ ጠላት በበረታ እንደ ደላው ዜጋ ለማን ሊበጅ ነው ጧት ማታ አልዋል አጋር መፍጠር የለም፣ ጀግና ማፍራት የለም፣ አቋም መያዝ የለም። ተያይዞ መዘመር፣ ጠላትን ማሳፈር ለእኛ አልተፈቀደ። ምን አሉ ነው እንጂ ምን ባድረግ ይበጃል ማለት አንለምድም። ችግር ማማጥ በቀር ዘዴን አንፈጥርም፣ መፍትሄ አንወልድም። ማጥፋት ተክነናል፣ ንቀት መርቆናል፣ ወግ ሰቅዞ ይዞ ወደ ላይ ይለናል። ማክበር አይወጣንም፣ ማድነቅ አያውቀንም፣ ምስጋና አይደማንም። ዶጋ አመድ ለማድረግ ማንም አይቀድመንም፣ ጠላት አያሻንም። አንዳንዶቻችን ነን እኛን የበደልን ለእኛው ያጎደልን ጥይት ድምፅ ሳይሰጥ እኛን የቆሰልን እኛን የገደልን Thank